hello, hello ወይ ሩቤላ
እንትን ፍለሽ እኮ አግኝቼ ታንጉት እኮ ያልሽኝ እሺ
እና ምን ላድርግ?
ይቺ generic file ሏ አለች አይደል? compress የሆነችው አዎ አዎ፣ እሷን ወደ አንተ ገልብጠውና
ወደ አሁን ያሰብከው ኮምፒውተሩን format ለማስደረግ ነው ወይስ ሌላ ኮምፒውተር አገኘክ?
አም- እምልሽ እንትን የሆነ ባለሙያ ጋር ደውዬ ማለት ነው እ
እንትን አለኝ antivirus ሱን ያጥፉት o- off ያድርጉት defender ሩን ማለት ነው okay እንደዛ አድርጎ ይሞክሩልህ ምናምን አለኝ። format ከምታደርገው ሩቅ ነው ያለው ብሎ okay፣ እንደዛ ሲደረግ ይሰራል አደረግ።
አዎ አለኝ።
okay እሺ፣ antivirus ሷን off አድርጊያት።
በቃ እስኪ እንደዛ አድርገህ ትሞክረዋለህ።
እኔ ደግሞ ማለት አንቺ ከዛ እንትን ማለታችን አዎ ያስቸግራል።
ነው።
አዎ
ስለዚህ አሁን ምን ማድረግ ነው ያለብኝ? ግዴታ ኮር- ኮምፒውተሩ format መሆን አለበት።
አይ ልጁ እንዳለ እኮ ያስደርገው አናግረውና፣ more እኔ አላውቅም አሁን እንዴት እንዳሱ እንደ የኛው እንደሚደረግ ግን እነሱ ማየት የሚችሉ ከሆነ ወይ ይልክና ወይ በስልክ እንደዚህ ማየት የሚችል ከሆነ አሁን አንቺ ጨርሰሻል ሰ- ማለት አንቺ እንትን አድርገሽልናል፣ ምኑን ሙሉ ሙሉ አልቆልናል።
ያልቃል እኮ ያንን ፋይል እኮ compress ጋር extract ካደረግነው በኋላ አዎ እ፣ ትንሽ የትንሽ ሰዓት ስራ ነው የሚሆነው። ምንም የሚያስቸግረው ነገር የለም። አ አ በቃ እና ይዤው ልምጣ እንዲወጣ ብዬ እ ለሱ አዎ እሱ ይዤው ልምጣ።
አዎ እንደዛ አድርገውና ከዛ የኛውን አስብ እንሰራዋለን። ችግር የለም።
እሺ፣ እሺ።
እሺ እሺ